ሄሎ ጤና ይስጥልን ቤት ቤት ለና ይስል እንትን አስቀድማ ብር ደቡስት ብዬ ሀምሳ ብር እሺ።
አልገባልኝ እስካሁን
ዲፕ እኮ ሜሴጁን ልካሃል ቴሌግራም ላይ አላክሉኝ።
ላክልና አተ- ተ- ተልኮ አይደለም ምን ሜሴጅ ነውሮ ሜሴጅ ሜሴጁን የለ ቴሌብር ነው ወይስ ምንድን ነው ቴሌብር ያደረግኸው?
ቴሌብር በቴሌ- እሺ የቴሌብር ሜሴጁን ቴሌግራም ላይ ላክልን።
በዚህ ቁጥር ኖ አይደለም፣ ዜሮ ዘጠኝ ቁጥር ልንገርክ እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት
አርባ አራት
እሺ ሰላሳ ሰባት እሺ አርባ ሰባት
ሰባት አዎ እዚህ ላይ ቴሌግራም ላይ ላከው። እሺ እሺ እሺ